ጆሮዬ ላይ እፍ ሲጠራ ራሱ ሲያስጠላው
ሄላ ሌላው ምን ቀን ባይ ከጣፋጭ ኦርደር ይዘህ ነበር አይደለ?
አ አልደረሰም ብለኝ ነበር ሰጡ።
ቁጭ ብያለሁ እዛ ነኝ።
እስኪ አገናኘኝ እስኪ ስልካቸውን አያነሱም።
አውራታል። እሺ ጥራታል።
ሌላው ሙሉ ቀን
ወይ መጣለች። ደርሷል መሰለኝ። ምግቡን ይዛ ነው የመጣችው።
ምግቡን ይዛ ነው የመጣችሁ እያለን
አለቅሽ
ሳሚ ሄሎ ሙሉ ቀን ወይ ወይ ሰጠችህ?
አ ፈርመሃል እንዴ?
አይ ያው ገና አልተቀበልኩም። ይቀበላል
አልተቀበልኩም። በቃ ውጣ ሙሉ ቀን እሺ። በቃ ውጣ፣ ሳትፈርም ምግቡንም ሳትቀበል ውጣ እሺ። እንዳትፈርም
እሺ